hello ሰላም ጤና ይስጥልን Best Bet
withdraw አድርጌ ነበር አልገባልኝም።
በዚህ ስልክ ነው።
አዎ
ስንት ብር?
ስድስት መቶ መሰለኝ።
አንዴ መስመር ላይ ጠብቀኝ እሺ። hello አቤት።
ገብቷል። እሺ
እሺ ወደ account ገብቷል። አዲሱ ጋር ስለደወልክ እናመሰግናለን።